Hello ጤና ይስጥልን ChipChip ቺፖች አሁን ደውላችሁልኝ ነበር complain አላችሁ ምናምን ብላችሁ I think ዜሮ ዘጠኝ አስራ አንድ ስልሳ ዘጠኝ አርባ ሁለት ሰማንያ አንድ
አዎ እሺ በዛይኑ ነው አይደለም ትክክል
እሺ አሁን አግኝቻት ነበር ደውዬ እኔ ቢሮ ቤት ስላልገባሁ ነው እሺ።
ድንች ነው አለችኝ መሰለኝ ድንች already የተከፈለ አለ እንደ እስኪ እናንተ ጋር check አድርጉትና ያልመጣልኝ ድንች ነው አዎ ድንች አዎ በአስራ ዘጠኝ order አድርጋ ነበረ ኦኬ ስድስት ኪሎ
ኦኬ እሺ ስለዚህ ነገ እንላክላት ነገ መቀበል ትችላለች ይቻላል የት ነበር ይቻላል Location አየር ጤና አየር ጤና አየር ጤና እሺ ነገ እንልካለን እሺ ቺፕ እሺ ቺፖች እሺ እናመሰግናለን እናመሰግናለን በቅርቡ ነው የተቀላቀልነው በጣም ጥሩ ነው service ኣችሁ ደስ ብሎናል እሺ እናመሰግናለን ስለተጠቀሙ Okay okay እሺ እሺ Thank you መልካም እሺ እሺ እሺ